ዛሬ ስለ
ጤና ይስጥልኝ ደንበኛችን ስሞታል
ማን ነው ማን ነው?
ከአሪፍ ፔይ ነበር የምደውለው ትናንትና ማታ ደውለው
አዎ ደውለው ነበር እና የፈ- የፈለጉትን አገልግሎት አግኝተው እንደሆነ ለማጣራት ነበር
አዎ ከዛ አምስት ሀያ አንድ መቶ ብር ቀርቶ ነበረ እባክህ እንትን deposit እናድርገው
ወዴት ነበር ዲፖዚት ያደረጉት ደንበኛችን
እና ከአሪፍ ብይ ወራ ነበረ እባክህ እንትን እና ወር ቻምቦ ቻምቦ ወደ- ቤት ወደ ጃምቦ ቤት እሺ ከቴሌ ብሮት ላይ ነው
አዎ ከፍሎ ብር ላይ ነበረ እሺ ስሞትን ማን ልበል ደንበኛችን
ሀዋ
ሀዋ ማን
yeah yeah ሀው- ሀዋ ማን አሉኝ ደንበኛችን
ሀዋ እና አህመድ ነበረ አህ፣ ሀዋው ሪፖርት ያደርገው ነበረ እባክህ ትንሽ ጋር የቆየ ነበረ እሺ ከዚህ በፊት አስመዝግበው ነበር
አዎ በዚህ ተመዝገብኩ ነበረ ከቴሌግራም ደግሞ screenshot የላኩ ነበረ እባክህ።
እሺ ሰላሳ አራት ቤት ዜሮ ዜሮ ሁለት ቤት ነበረ እባክህ።
በሌላ ቁጥር።
ስልክ ቁጥር ነው ያስመዘገቡት አዎ እሺ ስልክ ቁጥሩን ይሰጡኛል ደንበኛችን
እሺ አዲስ ስልክ ነበረ እባክህ። ከዛ አሁን መንገድ ላይ ስለሆነ እሺ
ከቤት ቤት ተመልሰው ይደውላል እባክህ።
እሺ ዘጠና ሶስት ዘጠና አምስት ላይ መደወል አዎ ይችላሉ ጭንቅላት ስልኮቹን።
አዎ እሺ እሺ እሺ ጭንቅላት ላይ አሁን አት- አልያዙም ቁጥሩ እሺ ችግር የለውም ደንበኛችን ይደውሉ ሲመች እሺ መልካም ቀን